ስፖርት ነው ቅድም ሀይል ብለህ ላክልኝ አልሽኝ።
ምን አሉ hi ብዬሽ አዎ፣ መልክ የሚለው
መልኬ
እ አልገባልኝም።
ቴሌግራም ላይ ነው መልኬ። የቴሌግራም ስሞት ነው መልኬ።
አዎ
ምንድን ነው የሆነቦት?
እ ያልገባ ብር ትናንትና ልኬልሽ ነበረ ቢት ወደ አካባቢ ሶስት መቶ አርባ ብር ነው።
ኧረ አይደለም ሶስት መቶ አርባ እና ሶስት መቶ ሰላሳ አንድ
ሶስት መቶ አርባ ነው የላኩት። ከዛ በኋላ አስር ብር የሚል ነው የላኩት።
እ አይተውታል። የላኩት የአስር ብር እና የሶስት መቶ አርባ ብር ነው።
የላኩት ሳይሆን አሸንፌ ነው አሸንፌ ሳይገባ ሊቀርቶ ነው ወደ አካውንት
እሺ ሁለቱ ሶ- ሰላሳ ሶስት ምናምን የሚለው ትኬት የትኬት ቁጥር እና ዜሮ አራት ምናምን የሚል የትኬት ቁጥር አዎ
እኮ ያኛው net payው አስር ብር ነው። አይተውታል አይደል?
እ
እስቲ አንድ ፎቶን እያዩ እናውራ። ፎቶን እያዩ የላኩትን
አዎ ይቻላል። ትናንትና በሁለት እንትን ቲኬቶችን
እሺ አስተላልፍልዎታለሁ።
እሺ